ጤና ይስጥልን።
አብሮ ይስጥልን። አካ ሊንክ ልካችሁልኝ ልከፍል ስራ ዘር ባንክ ንግድ አካውንት ባንክ ዳዝ ኖት አልተዘጋም?
ኤግዚስት ነው የሚለው።
አካውንት ንግድ ባንክ ዛሬ ሲስተም የለም።
ኦኬ አዘርም አይቻልም።
አዘር ባንክ ይቻላል። አዘር ባንክ ካስቸገሩት ኢንተርኮንቲኔንታል ደረሰኝን እ፣ ትኬቶችን መውሰድ ይችላሉ። ኢንተርኮንቲኔንታል አለን። ከዘጠኝ ሰዓት በፊት ቀድሞ የምጡ ዘጠኝ ሰዓት ላይ ትኬት መሸጥ ስለምናቆም ማለት ነው።
ገባኝ። አይ እኔ አዘር እየሞከርኩት ነበርና account ትክክል አይደለም ምናምን ነኝ።
አይ የ system ችግር ይሆናል እንጂ ንግድ ባንክ system ሙሉ ለሙሉ ዛሬ አይሰራም። እዛ ነው።
አይደለ?
አ
okay እሺ በቃ እሺ፣ እናመሰግናለን።